የፕሌን ኬስ የበራ መረጃው ማዕከል በኩል ልብደው እንትን ነበር የፕሌን ትኬት ፈልግ እሺ ኬት ወዴት ነበር የፈለጉት ከድሬዳዋ ለአዲስ አበባ ለባህር ዳር ከድሬዳዋ ለአዲስ አበባ ለባህር ዳር
ከድሬዳዋ ባህር ዳር
እ?
ከድሬዳዋ ባህር ዳር ነው ያሉኝ አ
ለመቼ ነው የፈለጉት
ለማክሰኞ
ለማክሰኞ
እ አንድ ሰው ነው
አ ግን የደርሶ መልስ ነው የምቆርጠው።
መመለሻዎት ለመቼ ነው መመለሻዬ ደግሞ ሳምንት ነው፣ በሳምንቱ ማለት ነው በሳምንቱ እ
ማክሰኞ ሄደው ቀጣይ ሳምንት ማክሰኞ አ
እሺ
ብሩ ምን ያህል ነው?
እሺ እያየሁልዎት ነው ልነግሮት ነው አንድ ደቂቃ
እሺ
ከድሬዳዋ ስንት ሰዓት ላይ ላድርግሎት የሚመጡበት
ሰዓቱ ችግር የለውም። ጠዋት ላይ ቢሆን እስከ አራት ሰዓት ባለው አሪፍ ነው።
እሺ